balance አልቆ ነው መሰለኝ።
አብሽር። እሺ ምን አልከኝ ኤፍሬም?
ትክ እንትን game code ኡና the cashier ላይ ያለው ቲቪ ላይ ያለውም ተመሳሳይ አይደለም መሰለም።
ምን game ነው?
ይሄ የውሻው የት shop?
ጋራ ጋራ ሶስት የሚለው
ጋራ ሶስት አ እና ደግሞ ኬኖ ወደ de- deluxe የሚለው ወደ normal ኬኖ እንዲቀየርልኝ
እ፣ ሁሉም shop ኬኖ deluxe ነው የሚለው።
አብዛኛው እንደዛ ነው የሚለው። አ ወደ ኬኖ እንቀይረው ሁሉንም።
አ ሁሉም ይቀይራል።
ወደ ኬኖ deluxe እንቀይረዋለን። እሺ ከዛ ደግሞ እስኪ ሌላ ምንድን ነበር ያልከኝ? ጋራ ሶስት ነው ያልከኝ?
ጋራ ሶስት አዎ አሱራ ሌላ የት ነው ሁለት የሚል የምታጫውቱት? ለምሳሌ የት ነው የምታጫውቱት? ውሻው ማች የሚያደርግበት ቤት ነገር ምን አልከኝ?
ጋራ አንድ ለምሳሌ ይሰራል አይደለ?
ይሰራል። አ አሁን ጋራ ሶስት የሚለው እሺ
እ፣ ኖርማል ያ- አሁን እሱኛው ብቻ ነው እየሰራልኝ ያለው ነው ስለ ትክክል ኦድ ጌም ኮዱ እና ያኛው ተመሳሳይ ያለው ነው። ያኛዎቹ ትክክል ናቸው።
ከዲሹ ጋር ነው
አዎ እዛ ቲቪ ላይ ያለው እና እዛ cashier ላይ ያለው ተመሳሳይ አይደለም።
ቻናሉ ሌላ ከፍቶ እንዳይሆን ኤፍሬም፣ ምክንያቱም game ኦቹ ከሁሉም ጋር አንድ አይነት ናቸው። እዚህ game ኡ ላይ ያሉትና ከሁሉም ቲቪ ጋር channel- አንድ አይነት ነው game ኡ። ጋራ ሶስት okay።
channel ኡ በደንብ check ያደረጉት ሌላ ቻናል ከፍቶ ነው የሚሆነው።
okay እሺ፣ check አደርጋለሁ።
እሱን check ያደረጉ ሌላ game ኡን ኬኖ ቤት ኬኖ እናደርገዋለን ማለት ነው። normal ኬኖ ለሁሉም አይደለ?
አ normal ኬኖ ይለዋል። አሁን አቹራ ሁለት የሚለው ነው normal አሁን ኬኖ እየሰራ ያለው።
በቃ ጭሮ ሁለት normal ኬኖ ነው።
አ ያኛዎቹ ይቀየሩልኝ።
በቃ እሺ አሁን አስተካክሉላለሁ።
እሺ